ሄሎ ሄሎ ሰላም ነው አለን ሰላም ነው።
አለን አንድ ሺህ ብር ከቴሌ ብር ላይ እንትን ብያ deposit አድርጌ ነበር እና አልገባልኝም።
ቴሌግራም ላይ ጽፈውልን ነበር።
አይ አልጻፍኩም።
እሺ ቁጥራችንን ያውቁታል ቴሌግራም ላይ?
አላውቀውም ግን በ website ቱ ላይ አለ ከሆነ ችግር የለውም።
okay አይ ችግር የለውም ልንገሩትና እሺ ቴሌግራም ላይ ቴሌብር የላከሉትን ወይም ሲያስገቡ የተላከሉትን text screenshot አድርገው ይላኩልን።
እሺ እሺ እሺ ዜሮ ዘጠኝ ዜሮ ሶስት እሺ
አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት
እሺ አባዬ እሺ